ሰረገላ ሆነሽ ይሸሻሉ አጋንንቶቹ ሲያውሺ ነፍሴን አግቢያት መንግሥተ ሰማያት ነጥቀሺ ባብ ያላት ሩል የሆነ ደመና ታምነና ሰው የምትደርስለት ፈጥና ቤተ ክርስቲያን ታገለግል ስትሰራ እንዲያስታምር ጥለዋ እንደ ፀሐይ ሲያበራ ነይ ውጭ አሏት ሊቃውን መክረው በእሴራ ተመቅኝተው ምንም ኃጢአት ሳሰራ ትሙት ብለው አይን ዘለፋብ ያጠጧት እንደገና ብርሃንነቷ ባሰባት የአብ ማዛ አለድር አለም አርግዛ ወለደችው በቤተልሔም ተጉዛ ምጥ የለባት በመላእክቶች እጅ ተይዛ የታደለች እንደ እሷ የለም ፍጥረት የበላውን ሰባ ስምንቱን ነፍሳት አገባችው በጥርኝ ውሃ ገነት እኛንም አግቢ የበላይ ሰብ መቤት ታድማስ አድማስ ወረቀት ቢሆን መሬት ቀለም ቢሆን ሶስት ወር ዝናብ ክረምት ይጻፋል ታምራትሽ ብዛት ተፈጸመ